Ah. ኔትወርኩ ግን አሳበደኝ ዛሬ። እሺ hello ጤና ይስጥልኝ። ከአሪፍ ፔ ነበር የምደውለው። ካራቫን ኮፊ ነው። ከአሪፍ ፔ ነበር የምደውለው። ካራፋ- ካራቫን ኮፊ ነው። የኔ እመቤት Ah,
አይሰማም።
አዎ ነው። hello hello
አቤት፣ ይሰማኛል።
ይሰማዎታል? ደንበኛችን። እሺ ከአሪፍ ፔ ነበር የምደውለው። አሁን ደውለውልኝ ነበረ።
እሺ፣ እሺ ካራቫን ኮፊ እ፣ የትኛው branch ነው ደንበኛችን?
መገናኛ branch መገናኛ branch። እሺ አዎ።
እ፣ የእርስዎ ስም ማን ልበል?
እኔ ቴነሽ
እቴነሽ ማን? hello
አቤት፣ ቴነሽ ነኝ እናት።
እቴነሽ ማን አሉኝ? ደንበኛችን ድምጾት የተቆራረጠብኝ ነው።
አዎ።
እሺ፣ በቃ